Hela,
Hello,
Hela, hello, hello, hello, Hela, hello, hello።
ሰማ ይሰማኛል።
ድንቅ ልጆች መቼ መቼ ነው የሚተላለፈው ቴሌቪዥን ላይ?
አሁን የሚተላለፍበት ፕሮግራም አልታወቀም። እንደዚህ እኮ የተወሰነ ቀን የለውም
ሀገሬ ቲቪ ላይ ነው የሚተላለፈው።
እ
ሀገሬ ቲቪ ላይ ነው።
እስኪ ቆይ አንዴ ጠይቄ እነግርሻለሁ።
እሺ።
ሄሎ
ሄሎ ሀገሪቱ ቲቪ ላይ መተላለፉ ቀርቷል።
ምን ላይ ዩቲዩብ ነው?
ላይ ነው የሚተላለፈው። YouTube ላይ
እሺ፣ በስልክ ማለት ነው። እሺ እሺ።